ሰላም ጤና ይስጥልኝ መንግስቱ ቤት ሰላም።
deposit ያደረኩት አልገባለኝም።
ስንት ብር ነው?
እ ስንት ብር ነው?
መቶ ዘጠና ስምንት
መቶ ዘጠና ስምንት okay። deposit message ልካልናል ቴሌግራም ላይ
ቴሌግራም አለ ከአዋሽ ብር እኮ ይኸውልህ ቴሌግራም ላይ deposit message ኡን ላክልን የተቆረጠብክን ማለት ነው። deposit ስታደርግ ከአንተ የተቆረጠው message ላክላ SMS ላይ እሱ message ቴሌግራም ላይ ላክልን።
እሺ
እሺ